ስላደረገልኝ
ሄሎ hello አሚሮ አ ሰላም ነው እንዴት ናችሁ?
አለን ይመስገን እንዴት ነህ አማን ነው። እዚህ ቅርብ ናችሁ። ድምፅ ይሰማኛል። ባትደውልም እኮ ችግር የለውም።
ይሻላል አሚር ብትለኝ ይሰማኛል። አዎ አላወቅኩም ነበር አዎ፣ ጥፋት ነው። ይቅር ብያለሁ። እሺ፣ ምን እኔ ልታዘዝ?
የምልህ አሚር እህ እሌኒ የምትባል ጥቅል ጎመን ይዛለ እንዴ ኢዴፍ ላይ
እ አይ
ይለኝ ይለኝ በራውትም ላይ አለች ይለኝ ራውት ላይ ይልኝ ፕሌይ አፕ ቺፕ ላይ አፕሊኬሽን አፕ ላይ ጻፍ ነው ካላ ይለኝ ያለችው
ኮድ የለኝም ብላ ደውላ በቃ ስጠት አዎ አዎ አዎ አዎ ኮዷና ቴክስት አርጓት
እኔ text አደርግልሃለሁ እዚህ ስላጣሁት ነው አዲስን አወራውና እልክልሃለሁ እ ገሬ
እሺ አሚሮ ቻው